ሄሎ
ሄሎ ሰላም ጤና ይስጥልን። ቴሌዬ
አብሮ ይስጥልን። በኢትዮ ቴሌኮም መሰላል ጨዋታ ላይ ያለኝ አብ- አመለካከት ለማፍጠር እ፣ ኮከብ ዘጠኝ ሰማንያ አምስት ብለው ይደውሉ መጀመሪያ።
እ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ።
እሺ ዘጠኝ ሰማንያ አምስት መሰላል አዎ
ከዛ መልሶ ይደውልልኝ አንድ ቁጥር ላይ ለመመዝገብ፣
እ፣ ሶስት ቁጥር ላይ ለመጫወት፣ ሰባት ቁጥር ላይ ቋንቋ ይምረጡ የሚል አለ።
እ፣
ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። ጥያቄና መልስ በ coin ነው። coin ለመግዛት ሁለት ቁጥር ላይ አለ።
እሺ፣
ስልክዎት smart ከሆነ በድረገጽም ገብቶ መጠቀም ይችላሉ።
እሺ፣ ትኬት ያሸል ጨዋታ እድሎትን ይሞክሩበት።
እ?
በትኬት ይጠቀሙ።
እ? ይቆራረጣል።
ሄሎ